ቢገጅ ጤነኝ በኩል ዘመናዊ የጉዞ መረጃ ልስጥ።
ፓስፖርት ፈልጌ ነው።
እሺ ፓስፖርት፣ እሺ ፓስፖርት፣ አዲስ ፓስፖርት ነው የሚያወጡት?
አራ ተመዝግቤ ያለው ወረፋ ይዤ ባህር ዳር።
ኦኬ፣ እሺ፣ ኦኬ። አሁን ሳናግሮት የነበሩ እሺ፣ አቋርጠ እሺ እ እሺ አሁን ልክ እንዳልኩት ወረፋ በጣም ብዙ ፓስፖርት ሀገር ውስጥ ስላልነበረ አብዛኛው ወረፎች ተዘዋውራሉ ወደ ቀጣይ ወር እና እ እርስዎ የተጠቀሙት ስልክ ቁጥር ይነግሩኛል?
አዎ ዜሮ ዘጠኝ ይኸው መሰለኝ የደወልኩበት ነው።
ዜሮ ዘጠኝ ቤት ነው።
አዎ እሺ ዜሮ ሌላ ዜሮ ዘጠኝ ሰላሳ
እሺ ሌላ አጭር መስመር ስልክ አለ። እሱን ይሞክሩ ስጦት ሰማንያ አንድ ሰላሳ ሶስት
እሺ ሰማ- ሰ- ሰማንያ አንድ ሰላሳ ሶስት
ሰማንያ አንድ ሰላሳ ሶስት አዎ ሰማንያ አንድ ሰላሳ ሶስት
ብቻ ነው።
አዎ አጭር መስመር ቁጥር ነው። ደንበኛችን ይሄን ደውለው ይሞክሩላቸው፣ ያናግሯቸው።
ሰማንያ አንድ ሰላሳ ሶስት ሰማንያ አንድ ሰላሳ ሶስት አዎ።
እሺ እሺ እሺ እንግዲህ በዚህ ስለደወሉ እናመሰግናለን። መልካም እሺ አመሰግናለሁ።